ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳው?
አብሮ ስትልኝ ሰላም አደሩ።
እግዚአብሔር ይመስገን።
ሁሉ ጋር ማለት ነው yesterday withdraw ስንል በሳንቲም ፔይ እዛው withdraw ብሎ ግን ቴሌብር ጋር አላስቀመጠም። ማማ ቴሌግራም ላይ ልከዋል።
ቴሌግራም ላይ አላኩ። ቴሌብር ቴሌብር ቴሌብር ወደ ቴሌብር withdraw ስል እሱ ገባኝ። ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ምኑ- ምኑ?
ከ transaction history ላይ አሁን አልገባልኝም ያሉትን የገንዘብ መጠን ፎቶ ያነሱና በቴሌግራም ይልኩልናል።
transaction history ላይ withdraw የምትለዋል successful አዎ እሷን screenshot ያድርጉና በቴሌግራም ይላኩልን።
ራሷን ትኬቷን ነው ምልካት አይደለም ከዝውውር ታሪክ ላይ ፎቶ አንስተው ደንበኛችን አሁን አልገባልኝም ያሉትን መጠን ፎቶ አሃ።
ያነሱና በቴሌግራም ይልኩልናል።
ቴሌግራም ቦት ላይ አለ። ቴሌግራሙ ቁጥር የያዙኝ እኔ ቴሌግራም የቴሌግራም ቁጥር ላይ እሺ፣
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት እሺ። ቴሌግራም ላይ ያገኛችኋለሁ በዚህ አዎ እሺ እሺ እሺ